ፈርጅ መፍትሄ ነው ማለት ነው። ሌላ እ ወይ ደህና እንደው
አለን አለን።
ደህና ነሽ? ይኸውልሽ ከ- ከገርጂ order ይዤ ነበርና እንድታወጪልኝ ነው።
እህትህ? እሺ ንገረኝ።
ሰላሳ ሰባት ዜሮ ስድስት ሰላሳ ሰባት ዜሮ ስድስት ሰባት ዜሮ ስድስት አንዴ ጠብቀኝ። አቤት
ቆይ እኔ ያሳያለሁ። ወዴት ናት? ከዘዋፈን የት? አሁን ፓወር ባንክ ስጠኝ። እኔ ልገባ ነው።
አጥቻለሁ መገርሳ።
እሺ፣ አመሰግናለሁ። ደህና ደህና ቻው፣ ደህና ደህ